ሄሎ
ሄሎ ስም ጤና ይስጥልኝ። ሰላም ሰላም፣ እንዴት ነህ?
አለው። ቅድም እንትና በቅድም ፍቅር ታደቀነ?
አዎ
ነህ?
እ፣ አልተመለሰልኝም። ቀሪው ብር
እ እ?
ቀሪው ብር ካስተምር ቅድም ጎዶሎ ብር ሰታኝ ነበር። ከዛ ይላክላል ቀሪው ዲፖዚት ላይ ይሞላል ተብሎ ነበር።
okay፣ deposit ላይ ይሞላል ተብለሃል።
አዎ እንደዛ ከሆነ ይሞሉልሃል። እሺ አባ መጠበቅ አለብህ፣ ጠብቀህ እሺ ይሞሉልሃል። እሺ